hello ጤና ይስጥልኝ አስፋ ሰላም ጤና ይስጥልኝ። እንዴት ነሽ የኔ መቤት?
እግዚአብሔር ይመስገን አለ እግዚአብሔር ይመስገን። ዊንታ እባላለሁ ከ We Plus Solution ነበር የደወልኩልሽ። ከ We Plus Solution ነበር የደወልኩልሽ።
እሺ ስልክሽን ከኢንተርኔት ላይ አግኝተን ነው። We Plus Solution ሀምሳ አይነት አገልግሎቶችን በአንድ app የሚሰጥ አገልግሎት ይዞ መጥቷል እና አንቺም ድርጅትሽን በነጻ በዚህ application ላይ እንድታስተዋውቂ እድሉ ለመስጠት ነበረ።
okay እ፣ እሺ ምን አልሽ? ምን ነበረ ምን- እዚህ ስልካችን ላይ ምን ነበር?
We Plus Solution
ዊ ፕላስ We Plus Solution ነው። ፈቃደኛ ከሆንሽ link እልክልሻለሁ ወይም ከፈለሽ ከ App Store እና ከ Play Store ላይ መውሰድ ትችያለሽ።
እሺ link ኡ ምንድን ነው ጠቅማ ያስገባኝ እ፣ በነፃ አሁን ለምሳሌ እንደ ጂጂ አገልግሎትሽን በነፃ እንድታስተዋውቂ ነው፣ advert እንድታደርጊ ነው።
እሺ በቃ እሺ ሊንኩን ላኪልና እና
እሺ፣ አመሰግናለሁ። እሺ